ሄሎ አይበሩ 6435 ብር
ስድስት ሺህ አራት መቶ 35
እሺ ከዛ ሪዝም ብለህ የድርጅቱ ስም ስፔሬክስ አውቶቴክን ትሬዲንግ ፔልስ ሪሲት እንዲቆርጡልኛል
ቴክስት አድርግልኝ ስሙን እ ቴክስት አድርገው አርጌዋለሁ አርጌዋለሁ ቅድም አርጌልሃለሁ አካውንቱንና ሪሲት እንትኑን ሪዝን የሚለውን ምጽፉን ልኬልሃለሁ ግን 6435 ላስቀንስ ነበርና እንዲህ ያሉ መጨረሻ